ሄሎ
ሄሎ ሄሎ፣ ወዬ እየደወልክ ነበር?
አዎ ያሲን ነኝ። ከሰሚት driver ነው።
እሺ ያሲን Order ሩቅ ቦታ ያለ station ኤ ገብቶልኛል።
እህ
Order ያለ station ኤ በጣም ሩቅ ቦታ ገብቶልኛል።
Okay ወዳው ወዳውኑ bot ላይ አሳወቅኩኝ፣ ግን መልስ አልተሰጠኝም። በአጋጣሚ ደግሞ ሳይክሌም ተበላሸና ጎማውን እያስለጠፍኩ ነው። እኔ በኋላ ኃላፊነት አልወስድም ብዬ
Leader ክ ደውልለት። እሺ እና በተደጋጋሚ ሁለት ጊዜ አሳውቂያለሁ።
እኮ ለ team leader ክ ደውልለት።
እኔ ነገር የለኝ አላውቅም። Team leader በእናትሽ
እንዴ፣ ቲም የሰሚት team leader አታውቅም? የሰሚት team leader ማን ነው?
በቃ ስልክ አያነሱም እነሱ ስልክ አያነሱም። እኔ ምንም እዛ- እኔ ያለ station አሁንም አንድ station ሩቅ ቦታ ሰርቼ ይስተካከለልኝ እንኳን ብል በቃ ምላሽ አልተሰጠኝም። እኔ እኮ በሳይክል ነው የምሰራው በሄሊኮፕተር ወይም በሞተር አይደለም። እኔ የሩቅ ቦታ ነው አሁንም ደርሼ የመጣሁት።
እኮ ገብቶኛል።
bot ላይ bot ላይ ምላሽ እኔ bot ላይ ምላሽ አይሰጠኝም። የሚሰጠኝም ምላሽ ትክክል ያልሆነ ምላሽ ነው የሚሰጠኝ።
እኔ ነው ስራውን ማቆም እጠይቅልሃለሁ።
አለብኝ ወይ ስራውን ማቆም አለብኝ እንዴ?
እኔ እጠይቅልሃለሁ ያሲን። እኛ እኮ order ማስወጣት አንችልም። ለዛ ነው እኮ ጠይቅልኝ፣ እኔ department ጠይቅልኝ።
አስተላልፋለሁ።
የሆነ ሩቅ ቦታ አሁን ያለ station የሩቅ ቦታ ደርሼ መጣሁ።
order ይስተካከልልኝ ነበር እንኳን- ስንት ነው?
የአሁኑ አዎ
ስልሳ ስምንት ሀያ ስድስት ስልሳ ስምንት ሀያ ስድስት እሺ፣ እጠይቅልሃለሁ።
እሺ